ጤና ይስጥልኝ ኬስ የበራ መረጃ ማዕከል በኩቱ ምን ደረሱት?
ነው ጤና ይስጥልን። ትኬት ፈልጌ ነበር እሺ ከየት ወደ ነው የፈለጉት?
ከአዲስ አበባ ወደ ባህር ዳር
እሺ ለመች ነው የፈለጉት?
ለመቼ? ሐሙስ ከሰዓት በኋላ
እሺ መሄጃ ብቻ ነው የፈለጉት?
መሄጃ አዎ።
እሺ
ከሰዓት ስምንት ሰዓት ነው ያለው።
አስር ሰዓት ከሀምሳ ላይ ያለ በረራ ነው ያለው። አስር ሰዓት ከሀምሳ ተነስቶ ስምንት ሰዓት አስራ አንድ ሰዓት ላይ ይደርሳል። ዋጋው አራት ሺ አራት መቶ ሰማንያ ሁለት ብር ነው።
አራት ሺ አራት መቶ ሰማንያ ሁለት
ሰማንያ ሁለት እሺ በምን አሁን በምን መክፈል እንችላለን?
ቴሌግራም የሚጠቀሙ ከሆነ ቴሌግራም ላይ account ሊኬድ ውስጥ ዛሬ ማስገባት ይችላሉ።
Okay። እ በ mobile banking በአማራ ባንክ ወይስ በቡና ባንክ ነው ያለኝ?
በኢትዮጵያ ንግድ ባንክ አለሉት፣ አቢሲኒያ ባንክ አለሉት። ስለቁ መርጠው
እሺ እሺ ላክልኝ።
እሺ ቆይ ስ- ስልኮትን እንዳ እንዳይዘጉት።
On እንደሆነ ይቆይ።
አ ቆይ ቆይ አ የቴሌግራም account ኦትን ልፈልገውና
እሺ የቴሌግራም ስሙ ማማ የሚል ነው።
ወደዚ
እ?
እኔ እ፣ ረሳሁት እንጃ ስሙን ነው የሚሆነው። አዎ
እሺ እሺ ስሞትን ይንገሩኝ ወይም ደግሞ እዛ ላይ ይንከላክሉና እዛ ላይ mu- ሙሉ ስሞትን ከናያቶት ይላኩልን።
እሺ ል- ልንገርህ አሁን ወይስ እሺ አሁን ይንገሩ።
ቀጅቱ ግዛ ወርቅ ይሁን
እሺ አንድ ደቂቃ ጠጅቱ
ግዛው
ግዛው ወርቅ ይሁን።
ወርቅ ይሁን።
አዎ
እሺ ቴ- ቴሌግራም ላይ link link ልክሎታለሁ። እዛ ላይ አማራጭ ልኮታል የባንክ እርስዎ በተመቾት ላይ ይክፈሉ።
እሺ ሐሙስ አስር ሰዓት ከሀምሳ አዎ ሐሙስ አስር ሰዓት ከሀምሳ እርስዎ ከአንድ ሰዓት በፊት ቀደም ብለው መገኘት ይኖርቦታል።
እሺ
እሺ ሌላ መረጃ ነገር ይኖራል?
እ፣ ለጊዜው የለም እሺ አለ ደውለ እሺ፣ ደውሉ። እናመሰግናለን። መልካም ቀን።
እሺ እሺ